hello ጤና ይስጥልኝ።
አብሮሽ አቶ አዲሱ አዲስ አ ከ WePlus Solution ድርጅት ነው የምደውለው።
የት?
WePlus Solution የድር- የድርጅታችን የትራንስፖርት አገልግሎት ነው የምንሰጠው እና እ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እም፣ እ ድርጅታችን ከእያንዳንዱ trip ላይ አስር percent ኮሚሽን ይቆርጣል። እናም ከዛ ላይ አ- አራቷን percent መልሰን ለአሽከርካሪዎች የምንቆጥብ ነው የሚሆነው እና እ ይህንን ያደረግንበት ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም እና የምሳሌ የጡረታ፣ የሕክምና እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው የእኛ ድርጅት ደግሞ እነዚህን ክፍተቶች ታሳቢ አድርጎ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዞ መጥቷል እና ይህንን ሀሳብ እንዴት አዩታል? ዊፕላስ ምንም አይ- Solution እሺ፣ WePlus Solution provider የሚል application አለን እና እሱን አውርደው ከ Play Store ወይም App Store ላይ መመዝገብ ይችላሉ።
አየሽ እሺ፣ ስልክ ቁጥር ምንድን ነው ላክሎ የሚለው?
WePlus Solution provider
እሺ፣ እዛ ላይ ስልክ ቁጥር ብልክሎት ወይም እ ልስ- አሁን ብሰጦት እ እዛ ላይ ጥያቄም ሀሳብ አስተያየት ካለዎትም ማቅረብ ይችላሉ።
አየሽ ልላክሎት ነው።
ነኪን ምስክር ነው በቃ እሺ፣ እ አመሰግናለሁ። መልካም ቀን።
አሜን ላንቺ
እሺ